አሉ
ጤና ይስጥልን።
አብሮ ይስጥልን እባክዎ ምን ልርዳዎ?
ከዳርማር አካባቢ ሽት ሆቴል ነው የምኖረው።
እሺ
ማሽን ከዚህ በፊት አንድ ወር ሊ- ሊሞላ ነው ይቀየርልኝ ብለን ነበር። ማሽን ማሽን በጣም እያስቸገረ ነው።
እዚህ እኛ ደው- ጋ ደውለው አስመዝግበው ነበረ።
አዎ ተናግረን ነበር። እንግዲህ እስካሁን ምንም እሺ ተብለናል፣ ግን ምንም የመጣ ያለ ነገር የለም።
እሺ ደንበኛችን በዚህ ስልክ ነበር ያስመዘገቡት የዛኔ?
አይ በአርባ ስድስት ይኸኛው ሌላ በሌላ ስልክ ነው የደወልኩት ነበር ይንገሩኝ እሺ ስልክ ቁጥሩን ያን ያስመዘገቡበት።
ዜሮ ዘጠኝ እሺ
አርባ ስድስት አርባ ስድስት ስልሳ አምስት ስልሳ አምስት ሰማንያ ሃምሳ ሰባት
ሰማንያ ሀምሳ ሰባት አዎ እሺ እባክዎት መስመር ላይ ጠብቁኝ።
እሺ።
ደንበኛችን በዚህ ስልክ ነው ያስመዘገቡት። በዚህ ስልክ የተመዘገበ እያ- እያሳየኝ አይደለም።
አይ እኔ በዛ አሁን በነገርኩሽ ስልክ ነው እንግዲህ ያልኩት የነበረው
ዜሮ ዘጠኝ አርባ ሶስት አርባ ስድስት ማለት ነው ስልሳ አምስት ሰማንያ ሀምሳ ሰባት አይደለ?
አ
ምናልባት እስኪ ያስታውስ ያስመዘገቡት ቁጥር ወይ ደግሞ TIN number ኡን ይስጡኝ።
ይሄ ነበር አራት ዜሮ አራት ዜሮ አራት ዜሮ ዘጠና አምስት ሰባ አምስት ሀያ አንድ አራት ዜሮ ዘጠና አምስት
ዘጠና አምስት ሰባ አምስት ሰባ አምስት ሀያ አንድ ሀያ አንድ አ እሺ እባክዎት መስመር ሲሊንደሩ ደግሞ አስር ዘጠና ስምንት
መስመር ላይ ጠብቁኝ እባክዎት። የኤቢ እድገት ባርና ሬስቶራንት ነው የቤቱ ስም?
አዎ አዎ አዎ አዎ ዳር ማርጋ ዳር ማርጋ አንበሳ ጫማ ጎን ነው።
ምንድን ነው የሆነብዎት? ድራፍት ማሽን ማስቀየር የፈለጉት ለምንድን ነው?
ማሽኑ አይሰራም። በቃ መቀነስ የሚጨምረው አይሰራም። ምን አይነት ዝም ብሎ አረባ እንጀራ በፈጅ በጣም እያስቸ- እያስቸገረ ስለሆነ አዎ ያስቸገረ በቃ መቀነሻ መጨመሪያው ራሱ አሁን አይሰራም።
ለዚህ አሁን የሚፈልጉት ጥገና ነው ወይስ ድራፍት ማሽኑ እንዲቀየርልዎት ነው የሚፈልጉት?
ቢቀየር አሪፍ ነበረ።
ጤና ይስጥልን። ድምፅዎት እየተቆራረጠ ነው ደንበኛችን።
ቢቀየር አሪፍ ነበረ።
እንዲቀየሩለ እንዲቀየርልዎት ነው የምትፈልጉት?
አዎ
አንዴ መስመር ላይ ጠብቁ። ሙሉ ስም ይንገሩኝ።
እ የእድገት እድገት በትረ ማርያም
ማን አሉኝ? ይቅርታ።
እድገት በትረ ማርያም
እድገት በትረ ማርያም።
አዎ
የት አካባቢ ነው የሚገኙት?
እ መለያ
እ የት አካባቢ ነው የሚገኙት?
ዳር ማር አንበሳ ጫማ ጎን
የት አሉኝ? ደንበኛችን ይቅርታ።
ዳር ማር አንበሳ ጫማ ጎን
ማለት ሰፈሩ የሰፈሩ ስም እ የሰፈሩ ስም ምን ይባላል?
ዳር ማር ዳር ማር
ዳህር ማር አዎ ዳር ማር አንበሳ ጫማ ጎን
አሁን የደወሉበትን ልመልስልኝ? ቆይ፣ እ አሁን የደወሉበትን ልመልስልኝ? ተቀያሪ ይሰጡኛል።
አዎ በዚህ ስልክ መልስ በዚህ ማለት ይቻላል።
ደንበኛችን ቅሬታዎትን ለሚመለከተው አካል አስተላልፍለታለሁ። የሚመለከተው አካል ጉዳዩ ሌላ ምናልባት ነገር አለ?
እ ሌላ አይ ሌላ- ይሄን ነው እንጂ ሌላ ነገር እንኳን የለም።
እሺ፣ ስለደወሉ እናመሰግናለን። አገልግሎት ላይ ያለሁትን ሀሳብ አስተያየት ከሚደሙ ድምጽ በኋላ ያስቀምጡልኝ። መልካም ቀን